ሄሎ ሄሎ።
አቤት አሁንስ አሁን ይሰማል?
ይሰማል አዎ
መረጃሽን የሚት ዩኒቨርሲቲ የሚሰጠን እና ወደ ቤቲ ማኑፋክቸሪንግ ቴሊሲ ላይ እ፣ እሺ በጁኒየር አካውንታንት ስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ ለሳታይመች መቼ
ሰኞ ዕለት ሰኞ የት አካባቢ ነው
እ፣ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
okay ምን አልከኝ የ company ውን ስም
ወዳ vehicle manufacturing PLC
ወደ አቤኪ
ወዳ vehicle manufacturing PLC okay እሺ
አወቅሹ ቦታውን
እ፣ ለቡን አይደል ያልከኝ
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ከአርሴማ ቤተክርስቲያን ፊት ለፊት እሺ ሰኞ ሁለት ሰዓት ተኩል
አዎ ሰኞ ሁለት ሰዓት ላይ ሁለት ሰዓት ላይ እሺ ሁለት ሰዓት እሺ
አዎ
እሺ
እሺ እናመሰግናለን እሺ እሺ አመሰግናለሁ።